አቤት እናት።
የኔ ሰላም ጤና ይስጥልኝ።
እሺ እማዬ።
ተይዞሎታል የ driver ቁጥር ልስጦት?
አዎ ቁጥር ያዝ። ቶሎ በል። ዜሮ ዘጠኝ እሺ ሀምሳ አንድ
ቁጥር ያዝ። ሀምሳ አንድ ሰማንያ ዘጠኝ ሀምሳ አንድ ሰማንያ ዘጠኝ ሰማንያ አርባ ስምንት ሰማንያ
እሺ ተመድቧል።
አዎ ተመድቧል። ወጥቷል ወጥ- ተብሏል። አዎ እሺ እየጠብቁ። እሺ መልካም